ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ west 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ dot org F I N O T E dot O R G በቀጥታ መከታተል ይቻላል። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ጥር 18 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ ከምሽቱ አንድ ሰዓት እስከ ሶስት ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሀተታ እናሰማለን። ዘረኝነት ውስጠ ወይራው ዘረኝነት ነው በሚል ርዕስ የቀረበ ነው። በመጨረሻም የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ሀፓ ልሳን ዴሞክራሲያ የታህሳስ ወር 2008 ዓመተ ምህረት እትምን ወተት ይሸፍታል እንኳን ሰው ሲበደል በሚል ርዕስ የቀረበውን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና የመሳሪያ ግጭቶችን ቦታና ሁኔታ የሚዘግበው ACLED እየተባለ የሚጠራው ተቋም በቅርቡ ባወጣው ዘገባ በያዝነው የፈረንጆች ዓመት ግጭቶች ከሚያሰጓቸው አስር የዓለም አገሮች መካከል ኢትዮጵያ አንዷ መሆኗን ገልጿል። ጠቅላይ ሚኒስትር ተብየው ሹም ወደ ስልጣን ከመጣ በኋላ በአገሪቱ የጸጥታ መዋቅሮች በመዳከማቸው ምክንያት የፖለቲካ ተቃውሞና እንዲሁም ቋንቋና ብሔርን መሰረት ያደረጉ ግጭቶች መስፋፋታቸውን ጠቅሶ በአጠቃላይ በአገሪቱ ወደ 300 የሚደርሱ የፖለቲካ ግጭቶች መከሰታቸውና ከ680 በላይ የሚሆኑ ሰዎች ሕይወታቸውን ማጣታቸውን ዘግበዋል። በርካታ ጉዳት የደረሰው በየቦታው በመንጋ በተደራጁ ቡድኖች ሲሆን የአካባቢ ሚሊሻዎችና የታጠቁ ኃይሎች እንቅስቃሴን በግጭቱ ላይ ከፍተኛ ሚና እንዳላቸው ገልጸዋል። አገዛዙ የአገሪቱን የጸጥታ ሁኔታ ለመቆጣጠር ባለመቻሉ ምክንያት መጪው ጊዜ አሳሳቢ ነው ካለ በኋላ ብሔረተኞች የሚያካሂዱት ጽንፈኛ እንቅስቃሴ የአገሪቱን ሕልውና ስጋት ላይ ጥሎታል በማለት ዘግበዋል። በሌላ በኩል Economist Intelligence Unit የተባለው መጽሔት ባወጣው ዘገባ በዓለም ላይ 2.7 ቢሊዮን የሚሆነው ሕዝብ አምባገነን አገዛዝ ስር ይገኛል ካለ በኋላ በዓለም ከሚገኙ 54 አምባገነን አገሮች መካከል አንደኛዋ ኢትዮጵያ ናት ብሏል። የህዝብ ደህንነት ባገዛዙ ይጠበቅ ሲባል የሰፈር ሚሊሻ አይደለሁም ብሎ በህዝብ ላይ ያላገጠው ሹም ከቀን ወደ ቀን የማስተዳደርም የመርታትም ችሎታ አልባ መሆኑ ተጋልጧል ያሉ ክፍሎች ይህ የወያኔ ኮሎኔል ያለው ትጥቅ መዋሸት ብቻ ሆኗል ሲሉ ተችተዋል። መድረክ የሰጣቸው ዘረኛ ጽንፈኞች ከደንቢ ዶሎ አማራ ተማሪዎችን ጠልፈው ደብዛቸውን ካጠፉ በኋላ ሀያ አንዱን አስለቀቅን ብሎ ከቀጠፈ በኋላ ሰሞኑን ደግሞ በቻይና የተከሰተውን ተላላፊ በሽታ በሚመለከት በቂ መከላከያ እያደረግን ነው ሲል ሳያፍር ቀጥፏል። የቻይናውን ኮሮና ቫይረስ ተላላፊ በሽታ ቁጥጥር ማድረግ ሲገባ ወደ ቻይና የሚበራው አየር መንገድ ምንም ክትትልና መከላከያ የማያደርግ መሆኑ ሊታወቅ ችሏል። የተለከፉ ቻይናውያን ኢትዮጵያ የመግባታቸው እድል ከፍተኛ ነው ያሉ ታዛቢዎች ይህን በሽታ ለመከላከል ምን ማድረግ ይገባል በሚለውም አንጻር የሚሰጠው ማስጠንቀቂያ ይህ ነው ሊባል አይቻልም ብለዋል። ታዋቂዎች ተላላፊው በሽታ ወደ ኢትዮጵያ ተዛምቷል የሚል ጥርጣሬ መኖሩን ጠቅሰው የሚሞቱም ካሉ አገዛዙ እንደ ልማዱ በሸፍጥ ሊሸፋፍን ዝግጁ መሆኑን ተናግረዋል። ኢህአዴግ የተባለው የወያኔ ጭምብል የግንባሩ ሶስት ፓርቲዎች ከስመው መውጣታቸውንና ብልጽግና የተባለ አዲስ ፓርቲ መፍጠራቸውን የሚያሳውቅና ግንባሩ አለመኖሩን የሚገልጽ ደብዳቤ ከሁለት ሳምንት በፊት የላከለት መሆኑን ምርጫ ቦርድ አስታውቋል። በሌላ በኩል አዲሱ ፓርቲ ውስጥ አልገባም በማለት አቋም የወሰደው ወያኔም ግንባሩ ከመፍረሱ በፊት አባል ድርጅቶቹ በጋራ ያፈሯቸው ንብረቶች ላይ ክፍፍል እንዲደረግ የሚጠይቅ ደብዳቤም ለምርጫ ቦርድ ማስገባቱ ተነግሯል። የብልጽግና ፓርቲ ኃላፊዎች ህወሀት ብልጽግናን ፓርቲን ያለመቀላቀልና ክልላዊ ፓርቲ ሆኖ የመቀጠል መብት እንዲሁም ክልሉንም በህጋዊ ምርጫ የማስተዳደር መብት ያለው ቢሆንም በፓርቲው ላይ የሚያነሳው የህጋዊነት ጥያቄ ተቀባይነት የለውም ብለዋል። ኢህአዴግ የነበሩት መብትና ግዴታዎች ወደ ብልጽግና ተሸጋግረዋል ብለዋል። በመጨረሻም ቅዳሜ ጥር 16 ቀን በዲላ ዩኒቨርሲቲ የመጀመሪያ ዓመት ተማሪ የነበረው አንዋር ተስፋዬ በመኝታ ቤቱ በልብስ ማስቀመጫ ቁም ሳጥን ውስጥ ተሰቅሎ መገኘቱን የዩኒቨርሲቲው አስተዳደር አስታውቋል። የተማሪው አሟሟት በሚመለከት እስካሁን መረጃ ያልተገኘ ሲሆን አስከሬኑ ለተጨማሪ ምርመራ ወደ ቅዱስ ጳውሎስ ሆስፒታል የተላከ መሆኑ ታውቋል። በዚህ የትምህርት ዓመት ብቻ በተለያዩ ዩኒቨርሲቲዎች ከ12 በላይ ተማሪዎች መሞታቸው ተዘግቧል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠናቀቃል።
የሰው ማንነቱ ሁሉም በአገር ያምራል። በተወለደበት ሰው ባለው ይኮራል። ሀገሬ እኔስ ሀገሬን ሀገሬን እንዲያ ሀገሬን እምዬ ኩራቴ ክብሬን ሀገሬን መኩሪያ ምድሬን ሲሄድ መናፈቁን አስቀድሞ ሲያውቅም ቢቸገር ነው እንጂ ከሀገሩ ሚርቅም ከእጁ በማጣቱ ካሰወራ ሌላ ማና ምስኪንነቱን ጨክኖ ሚጥል ማናለ ማናለ አገሩን ይጠላ ማናለ ማናለ እናቱን ይጠላ ማናለ ማናለ እርሱን ይጠላ ማናለ ማናለ አገሩን ይጠላ ያን ከጀምበሯ ያውደኝ አየሯ በጸጋው አልገብደ ሲበላይ ለኳ የሰው ማንነቱ ሁሉም በአገር ያምራል። በተወለደበት ሰው ባለው ይኮራል። ሀገሬ እኔስ ሀገሬን
ዘረኝነት ውስጠ ወይራው ዘረኝነት ነው። ዓይኑን አፍጦ ጥርሱን አግጦ የመጣብንን አስከፊ ዘረኝነት ሌላ ስም ሰጥተው ሊያታልሉን፣ ሊያዘናጉን እየታገሉ ያሉ ጥቂቶች አይደሉም። የአገራችን ሃይማኖቶች የማይቀበሉትን የእሬቻ በዓል በአዲስ አበባ ማድረግ ከትንኮሳና እብሪት ውጭ የሚታይ አይደለም። ማንም ኢትዮጵያዊ ባህሉን የማክበር ሙሉ መብት ሊኖረው የሚገባ ቢሆንም አዲስ አበባን ፊንፊኔ እያሉ ባሉበት ከተለመደው ከቢሾፍቱ ወደ ዋና ከተማው በዓሉን ማዛወር ለነገር መሆኑ አልጠፋንም። የኢትዮጵያን ሰንደቅ ዓላማ ከሕዝብ እየቀሙ ትቢያ ያስጣሉ ጠባቦች በሬቻው በዓል የኦነግ ባንዲራ ሲውለበለብ ማንንም አላገዱም። ዘረኞቹ ከቀን ወደ ቀን ሕዝብን እየተነኮሱና ጥጋባቸውንም እያሳዩን ናቸው። በጊዜ በተባበረና ቀጣይ ትግል ማስቆም እንዳለብን ግልጽ ነው። በበዓሉ ላይ በሕዝብ ላይ ያቀረሸው የመንጋው አባል የተናገረው የሹሞቹን አቋም እንጂ ሌላ አይደለም። ዘረኝነት ውስጠ ወይራ የለውም። ከዘረኝነት ውጪ ቆሻሻ ኢሰብአዊ የወሮ በሎች እምነት ነው። በጥላቻ ላይ የተመሰረተ ሐሰትን ይዞ በሐቅ ላይ የዘመተ ወንጀልና ኀጢአት ነው ዘረኝነት። ዘር ማንዘራቸው በራሳቸው አለቆች ለባርነት ሊሸጡ ሲሉ ያዳናቸውን ዘመን ቆጥረው ይወነጅላሉ። ወሮና ባሪያ አድርጎ ማሪዮ ጁሴፔ ብሎ አጥምቆ ሊገዛቸው ያለውን ፋሽስት ስላስወገደላቸው ይከሱታል። ምኒልክ ባይኖር፣ ጀግኖች ነፍጠኞች ባይኖሩ ቡድና የሚሉትን እንጀራ አጥተው ቁራጭም ባላገኙ ነበር። ዘረኝነት ውለታ ቢስነት ነው። ምን ቢለፉና ሐቀኛውን የምኒልክ ታሪክ በጥላሸት ሊቀቡ የሚችሉ አይደለም። ሐውልትም አቁመው ጥላቻም ቢነዙ ያልነበረው አይሆን ብሎ ሐቁ ያገረሽባቸዋል። በጥንትም ጊዜ ዴሞክራሲ መኖር ነበረበት ካሉ እነሱ በሀያ አንደኛው ክፍለ ዘመን ሕዝብን ጭፍጨፋቸውን ምን አመጣው ብንል መልስ የላቸውም። ዘረኝነት ከዴሞክራሲ ላይታረቅ የተጣላ ነው። ከእንጭጩ የሹሞቹ አገዛዝ ዘረኛ አጥፊ መሆኑን ስንናገር የለም ሙሴ ነው፣ ስርየትን አምጪ ናቸው፣ የጫት ሱሰኞችን የኢትዮጵያዊነት ሱሰኛ ናቸው በሚል የተወናበዱና ያወናበዱ ጥቂቶች አልነበሩም። ለዳጉሳ እንጀራ ፍርፋሪ አሰፍስፈው ራሳቸውን አዋርደው ጫማ ስመው የገቡትን ማየቱ ብቻ ይበቃል። ላጠፉት ጥፋትና አገርና ሕዝብ ላይ ለፈጸሙት ደባ ዛሬ በለሆሳስ ተሳስተን አሳሳትናችሁ ቢሉም ተቀባይነት ሊያገኙ አይችሉም። ቅኔ እንቀኝለት ለሹሙ የኖቤል የሰላም ሽልማት እናሰጠው ሲሉ የከረሙትና እንደለመደበት አዛውንት ፕሮፌሰር የፖለቲካ ዥዋዥዌ የተጫወቱት በቀላሉ የሚማሩ ባይሆኑም ሹሙን በይፋ ደግፈው ሲንጦለጦሉ እንደነበረው ሁሉ ሕዝብን በይፋ ይቅርታ ሊጠይቁም ይገባቸዋል። የታሪክ ግዴታቸውን ተወጥተው ባለፉ ጀግኖች ላይ ዘረኛ ምላሳቸውን ቢያንጣጡም ከውቅጥ ፍየልነት አያልፉም። ነውረኛ መሆናቸውን ከሚለፍፉት መረዳት ተስኗቸዋል። ከጊዜ ወደ ጊዜ የባለቤንጫዎቹና የዘረኝነት ዛር ለረጅም ጊዜ ሰፍሮባቸው የሚያስጓራቸው ሆኖ ሊታረሙ የሚችሉ አይደሉም። የኬኛ ኬኛ ዛር በትግል ጠበል ብቻ ነው የሚለቃቸው ማለትም ይቻላል። የዚህ ሁሉ አጋርና ዋና አራማጁ ኦህዴድ ብለው በዘረኝነት ወያኔን ለዓመታት ያገለገሉት ሹሞች ናቸው። ዛሬ በሹሞቹና በጽንፈኞቹ መካከል የቻይና ግንብ ሊገነቡ የተነሱት ሁሉ የዘረኞቹ አጋር ዋሾዎች ናቸው። ኦህዴድ የሚባለውን ተለጣፊ ቡድን በወያኔ ስር ሆነው ሲመሩ እንደታዘብነው ከወያኔ ጋር አገር ማጥፋት፣ ጸረ አማራነት፣ ጸረ ኢትዮጵያነትን ይጋራሉ። ወደ ስልጣን ያመጣቻቸው አሜሪካም የሕዝብን አመጽ ለማፈንና ኢትዮጵያን ገዝቶ ሊቀጥል ነውና ነበርና ቡችላውን ሲያሰፍርብንና ቅጥረኞቹን ሲያስጮህ ግልጽ የሆነው ሀቅ ሹሞቹ ለስርየት ሳይሆን ለዘረኝነት መቀጠል ተመርጠው መሰየማቸው ነው። ገና ከጠዋቱ ጽንፈኞቹን በክብር እንግዳነት አምጥተው ሕዝብ ላይ እንዳበደ ውሻ ሲለቁ ይዘታቸው ምን እንደሆነ ግልጽ ሆኗል። የአስመራው አምባገነን ጋር ሄዶ ሲቅለሰለስና አገር ሲያዋርድ ቆይቶ የሰላም ስምምነት ያለው በባዕዳኑ ትዕዛዝ ለሻዕቢያ መተንፈሻ ለመስጠት መሆኑን ያላወቁ ሰላም መጣ ብለው ፈነደቁ። ከተባለው ሰላም ኢትዮጵያ ምን ተጠቀመች? በአሜሪካ ትዕዛዝ ኡጋንዳና የሩዋንዳ መሪዎች ለሹሙ የፖለቲካ ድጋፍ ገና ምንም ሳይሰራ መስጠታቸው የሚታወስ ነው። ሹሙ ኢትዮጵያን ለሽያጭ ስላቀረበም ኢሚሬት ተብየዋም ገንዘብ እንድትረዳ ተደርጋለች። ወልቃይት ጠገዴን ወያኔ የወረረውን መሬቶች ጉዳይ አላነሳም እንዳለ ሱዳን የወረረውን መሬት መጠየቅ ቀፎት የወያኔን ሕግ አራዊት ብቻ ለቆ ለስልጣን ከመደረሱ የውሸትን ክብረ ወሰን ሊጨብጥ ተጨርጭሮ ባለበትና ክቡር ሰንደቅ ዓላማችንን እያራከሰ መሪያችን ብለው ጽንፈኞቹ ቢያቅፉትና መንጋ ቢሆኑለት የሚያስገርም አይደለም። ለኢትዮጵያ ቆመናል ብለው ሲቀባጥሩ የነበሩት ባቦ ሸማኔ ፍጥነት በጫማው ስር ሲወድቁ ማየቱ ግን አስጸያፊ መሆኑ አልቀረም። ወጣም ወረደም ያሰፈኑት አገዛዝ የወያኔ ቅጣይ ዘረኛ የመንጋ አገዛዝ ነው። ይህን በሚገባ ተረድቶ መገኘት ሲገባ አሁንም በሹሙ አምናለው ልቡ ንጹሕ ነው የሚሉ ጉዶችን ማሳረፍ ማሳፈር ይገባል። መጃጃል ነው ይህ አቋም ወይም ማዘናጊያ ነው። ጠላቶቻችንን አምረን እንዳንታገል። ብዙሃኑ የኦሮሞ ሕዝብ ጠባብ፣ ብሔረተኛ፣ ዘረኛ አይደለም። ብዙሃኑ ከኦነጎኖቹ ጋር ሆኖ ለኢትዮጵያ ደሙን አፍሷል። ቄሮ አይደለም ወንጀል አደግ። ሕዝብ ለሕዝብ በታሪክ እንደታየው ሁሉ ሰምሮ ጠላቱ ላይ ሲነሳ የድል ባለቤት እንደሚሆን ቀደምም በቅርቡም በወያኔም ላይ ታይቷል። ወያኔ ወደ ቀድሞ የበላይነቱ ሊመለስ የሚፍጨረጨረው በሹሞቹ ተመክቶ ነው። የጥበት አይነታና ማፈሪያ መከሰቻ የሆኑት ጠባቦች መቀሌ ድረስ ሄደው የሚሰግዱለትና በተለይ በአማራውና በኢትዮጵያ ላይ የጥፋት ሴራ የሚጎነጉኑት አለምክንያት አይደለም። ሕዝብን ያሞኙበት ጊዜ ከሞላ ጎደል አልፏል። ቅጥረኞቻቸውም ተጋልጠው ባክነዋል። ውርደታቸውን ተቀብሎ መፈርጠስ ሲገባቸው ረሃብ በጨረሰው ሕዝብ መካከል የረሃብ አድማ ልናደርግ ነው ሲሉ ተደምጠው መሳለቂያ ሆነዋል። የፖለቲካ አጃቢዎቻቸውም ከነ ክህደቱና የሻዕቢያ ቡችሎች የቀድሞና የዘንድሮ ባንዳዎች መሆናቸው ሊካድ አይችልም። ሲደመር የኢትዮጵያን ጥፋት የሚፈልግ አገዛዝ ዘረኛ መንጋ ነው ሰፍኖ ያለው። ሐቁ ይህ ነው። ምንኛ በምኒልክ ላይ ቢዘምቱና ታሪክ ቢያጨራምቱ ሊደብቁት የማይችሉት ጥረታቸው ውሽልሽል መሆኑም ግልጽ ነው። ጥቂት ጽንፈኞችን ከሰፊው ሕዝብ ለይቶ ማየት ተገቢ ነው ያልነው እንዳለ ሆኖ የአገር ሽማግሌዎች ጽንፈኞቹን በይፋ አውግዘው ለኢትዮጵያ እንዲታደጉ ጥሪ እናደርጋለን። የሰራዊት አባላትም በታጠቁ ያገዛዙ ዘረኛ ነፍሰ ገዳዮች ታሪክ ሲቆሽሽ በዝምታ ማየት የለባቸውም። የሕዝብ አንድነት እንዲጎመራ ባለን አቅም ሁሉ መረባረብ ደግሞ ቀናው አማራጫችን ሊሆን ይገባል። ቻይናውያን ሰላም ስትፈልግ ለጦርነት ተዘጋጅ ይላሉ። ወንጀለኛ መሆናቸውን ዘረኛ መንጋ መሆናቸውን ደም አፍሰው አገር አስለቅሰው ካረጋገጡልን በኋላ ከነሱ መፍትሄ ይገኛል ብሎ ማንጋጠጥ የሚወገዝ ነው። አገር አጥፊ ጅልነት። ዘረኞች የሕዝብና የአገር የሰንደቅ ዓላማና የአኩሪ ታሪክ ጠላቶች መሆናቸውን መቼም መዘንጋት መርሳት አይገባም። በጣሊያን ጊዜ አርበኛውን እያሳደዱ በጅማ ገድለው ከፋሽስቶቹ ሊራ ሲቀበሉ የነበሩትን አልረሳንም። ጣሊያን ሲወጣ እንግሊዝ ቅኝ ግዛን ብለው ልመና የገቡትንም ሆነ የኦነግ መሪው ኢብሳ ጉተማ ጣሊያንን ቅኝ ቢገዛን ይሻለን ብሎ የጻፈውን የውርደት መጽሐፍ የምንረሳ ልንሆን አይገባም። ዘረኝነት ቀጣይ ክህደት ነው። መጨረሻውም ወደ ሂትለርና ሙሶሎኒ ጓዳ ገብቶ መተረማመስ ይሆናል። በአውሮፓም በአሜሪካም በእስያና አፍሪካ እንዲሁም በአረብ ሀገሮች ዘረኝነት እያደረሰ ያለውን ጉዳት ማጤን በቂ ነው። በሌላ አነጋገር ሹሞቹ በኢትዮጵያ ላይ የመጡ መርገሞች ናቸው። በያዙት እንዲቀጥሉ ከፈቀድንላቸው እንደ ባሪያ ቀጥቅጠው ሊገዙንና ኢትዮጵያንም እንጦርጦስ ሊያወርዱ የመጡ ናቸው። በመሆኑም ሕዝብ ተባብሮና በሁለገብ ትግል ሊያስወግዳቸው አገራዊ ግዴታ መጥቶበታል። ይህን ግዳጅ በኩራትና በጽናት እንቀበል። በዚህም ትግል ኢህአፓ ከሕዝብ ጎን ቆሟል፣ ይቆማል። ለተባበረ ጸረ ዘረኛ ትግል እንነሳ። ሕዝብ ይደራጅ፣ ይታጠቅ፣ ኢህአዴግን ያውድም። ሰላም ለማግኘት ለጦርነት እንዘጋጅ።
ስለማይረዱ ስለማይረዱ ማንነታቸው ማንነታቸው ከስራቸው ይልቅ ከስራቸው ይልቅ ያምናሉ ያምናሉ ባፋቸው ስለማይረዱ ስለማይረዱ ማንነታቸው ማንነታቸው ከስራቸው ይልቅ ከስራቸው ይልቅ ያምናሉ ያምናሉ ባፋቸው
ኡፍ! በብር የሚታገል ለብር የሚታገል አድርባይ ልክስክስ ያን ያን ትውልድ አውግዝ፣ ዝም ብሎ ይቀመጥ፣ በጭራሽ አይተንፍስ። ኡፍ! ገና ከጅምሩ በፍርሃቱ ታጥቦ ከአመፁ ርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ ብቃት ብቃት አይኖረውም ኢህአፓን ለመውቀስ ትውልዱን ለማውገዝ ባላየው አደባባይ ባልዋለበት ሜዳ ትውልዱን ያኝካል ጨብጦ እንዳገዳ የነበረው ያለ ያልነበረው ይንጣጣል የዛን ትውልድ ታሪክ ይፍቃል ይልጣል በህዝብ ልጆች ደም እጅጉን ዘፍዝፎ ኢህአፓን ይወቅሳል የሰፋዎች ጫማ የወያኔ ቀፎ ኡፍ! አይ ዘመን አይ ጊዜ ሁሉን እኩል አዋይ ወይ ስደት አጅሬ ስንቱ ሀገር አፍራሽ ነፍሰ በላ አውሬ በአሜሪካን ዶላር ጀግንነት ሸምቶ እንደ ልቡ እንደ ልቡ ያወራል ሶፋው ላይ ተኝቶ እኮ አርበኝነት ገዝቶ በያዘው ደረሰኝ ያን ትውልድ ያወግዛል። ነጻነት ላይ ያገኝ የነበሩት ያውሩ፣ ያሉት ይመስክሩ፣ ያመጡን ችቦ ለኩሶ ያበሩ። ያልነበረ አውራ ትውልዱን አያርክስ። ይህ የኢሰፓዎች ጫማ የወያኔ ውሎች ውስ ያልነበረ አውራ ፍጹም አይናገር በደም የወረዛ የዲያብሎስ ወንበር ገና ከጅምሩ በፍርሃቱ ታጥቦ ከአመፁ ርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ ብቃት አይኖሮም የሀፓን ለመውቀስ ትውልዱን ለማውገዝ ያልነበር አውራ በጭራሽ አይተንፍስ
ካልታገሉ በቀር አይሳካም አንድነታቸው ለየብቻ ናቸው ስራቸው መስራትና ማውራት ያምናሉ አባቸው እግዜር ከፈጠረው ሰፊች ምድር አለ ሁሉ ብሎ እንደማውራት ቀላል ነገር የለም ያምናሉ አባቸው ያቅታል እንጂ ቁም ነገር መስራት በጣም ቀላል ነው። ሰውን እስማማ ያቅታል እንጂ ቁም ነገር መስራት በጣም ቀላል ነው። ሰውን እስማማ
ዴሞክራሲያ
የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ቅጽ 41 ቁጥር 3 ታህሳስ 2008 ዓመተ ምህረት ወርሃ ታህሳስ ወተት ይሸፍታል እንኳን ሰው ሲበደል። በኢትዮጵያ ሕዝብ ታሪክ ውስጥ የታህሳስ ወር የአመጽና ለውጥን አብሳሪ የሆኑ ትግሎች ሲከሰቱባት መቆየቷ የሚታወስ ነው። ዛሬም ቢሆን ታህሳስ ሕዝባዊ አመጽን አስተናግዳለች። ዞር ብለን ግን ለሀገራቸው ራሳቸውን የሰጡትን ሰማዕታትን ስንዘክር ገዝፎና ሚዛን ደፍቶ የምናገኘው የኢትዮጵያ ተማሪዎች እንቅስቃሴ መሆኑ የሚረሳ አይደለም። ታህሳስ 20 ቀን የተማሪዎች እንቅስቃሴ ሰማዕትን መዘከሪያ ቀን መሆኑን ያስታውሷል። የታህሳስ ቅርስ ግን በቅድሚያ የንዋይ ልጆችን መንግስቱና ገርማሜን እና የሌሎችንም የመፈንቅለ መንግስት ሙከራ ያስታውሰናል። አንዳንዶች የዚህን ክስተት ክብደት መረዳት ተስኗቸው የታህሳስ ግርግር ብለው ሊያንኳስሱት ቢሞክሩም የመንግስቱና የግርማሜ ንዋይ እንዲሁም የጓደኞቻቸው ጥረትና እርምጃ አዲስ የትግል ምዕራፍ የከፈተ ለሕዝባዊ ትግሉ ጭላንጭል ብርሃን የፈነጠቀ አብይ እርምጃ ነው። ከዛሬው ጋር ስናስተያየው ለምሳሌ ለወያኔ ካደሩ መኮንኖችና ባለስልጣናቱ አንጻር በስርዓቱ ከፍተኛ ቦታ የነበራቸው መኮንኖችና ምሁራን የሕዝቡን ብሶትና ሮሮ ተገንዝበውና ሰምተው ለውጥ ብለው ሲነሱ የሚደርስባቸውን ጉዳት ሳያውቁ ሳይሆን ለአገር ሲሉ ሞትን ደፍረው ነው። ሞተዋልም። ራሳቸውን የገደሉት ብቻ ሳይሆን ተይዘው የተፈረደባቸውም እነ መንግስቱ በየአደባባዩ ተሰቅለዋል፣ ለእስርም ተዳርገዋል። ለምን ታገላችሁ? ለውጥን ለምን ፈለጋችሁ? ወዘተ ያላቸው አልነበረም። መስዋዕትነታቸው ተከበረ እንጂ ምሳሌ ሆነ እንጂ። የታህሳሱ የመፈንቀል ሙከራ ዋና አንደምታው በተማሪዎች እንቅስቃሴ ላይ ያደረገው ተጽዕኖ ነው ቢባልም ስህተት አይደለም። ቀደም ብሎ ተማሪዎች የጥገና ለውጥ አቀንቃኝ ነበሩና ለአፄው መንግስት የምለላ ደብዳቤ እየጻፉና እየተማጸኑ አንዳንድ ለውጦች እንዲደረጉ ሲጠይቁ እንደነበሩ የሚታወቅ ነው። ለውጥ ከገዢዎች በጎ ፈቃድ የሚጠበቅ ነበር። ታህሳስ 1953 ዓመተ ምህረት ግን ይህን ሁሉ ቀየረውና የአፄው ስርዓትና ተማሪዎች ተቆራረጡ። ስር ነቀል ለውጥም ተፈላጊና ተቀንቃኝም ሆነ። ከዚያን ጊዜ እስከ የካቲት የተደረገው ጉዞ ውጣ ውረድ የሞላበት እንደነበር ሊረሳ የሚገባውም አልነበረም። ከተማሪዎች በፊት የኢትዮጵያ ሰራተኞችም ታግለዋል። ልዩ ልዩ የአርሶ አደሮች አመጾችም ተካሂደዋል። በሕግ የተደነገገ ጭሰኝነትን የሚያጸድቅና የአርሶ አደሩን ምርት ከሶስት ሁለት እጅ ሁለት ሶስተኛ ምርት ለባለመሬቶች የሚሰጥ የገባርነት ጭሰኝነት ስርዓት ነበርና የተጠቃው አርሶ አደር ከጊዜ ወደ ጊዜ አምጾ ተሰውቷል። ትግሎቹ ግን የተቀናጁና ስልታዊ ስላልነበሩና የአፄው አገዛዝ ያፈና ተቋሞች ዘመናዊና ጨካኝ ስለነበሩ አመጾቹ መቸነፋቸው የሚጠበቅ ነበር። በንጉሱ የበላይነት የሰፈነው ስርዓት ፊውዳል ወይም ይባል እንደነበረው ባላባታዊ ስለነበር መሰረታዊ ቅራኔው አገዛዙ ከሰፊው አርሶ አደር ህዝብ ጋር ቢሆንም ከጅቡቲ ኢትዮጵያ ቀደም ፍራንኮ ኢትዮጵያ ይባል የነበረው ባቡር ሀዲድ መዘርጋት ጋር ተያይዞ ለአባደሮች ብቅ ብለው ነበር። ከብዙ ችግርና ትግል በኋላ በመጋቢት አምስት ቀን 1947 ዓ.ም የኢትዮጵያ የምድር ባቡር የሰራተኞች ማህበር ሲንዲካ ደ ሺሜኖት ኢትዮጵያ በሚል ስም ተመሰረተ። ይህ በዚህ እንዳለና ማህበራቸውንም አለ ፈቃድ የመሰረቱ ቢሆንም ብዝበዛን በመቃወም በዚያ ዓመት ያደረጉት የሥራ ማቆም አድማ የተሳካ መሆኑ ለሌሎችም ምሳሌ ሆኗል። በ1905 እና 1908 ዓመታት ባዕዳን ባንኮችን በመክፈታቸው የቢሮ ሰራተኞች ቁጥር ተበራከተ። የፋብሪካዎች መቋቋምም እንዲሁ የላብ አደሩን ቁጥር እያሳደገው መጣ። ኤርትራ በፌዴሬሽን ስትተዳደር በነበረበት ጊዜም የሰራተኛ ማህበር ማቋቋም የተፈቀደ ስለነበር መንግስት ሲያስፈልገው የሰራተኛ ማህበራትን ሊያፈርስ ሊሰርዝ ይችላል የሚል አንቀጽ በወጣው አዋጅ ውስጥ በመካተቱ የኤርትራ ሰራተኞች ይህን በመቃወም ያደረጉት ጠቅላላ የሥራ ማቆም አድማ የተሳካ ሆኖ ሰራተኞቹም ከቀሪው የኢትዮጵያ ሰራተኞች ጋር በማህበር ሊያያዙ መቻላቸው ትግላቸውን በቁጥርም በተመክሮም አዳበረው። ሰራተኛው ለመብት በተለይም አታጋይ ማህበርን በጋራ ለመመስረት ያደረገውን ትግል ታሪክ በዚህ ለመዘርዘር ባንቃጣም በ1950ዎች መጀመሪያ ላይ በነ አቶ አበራ ገሙ ቃጫ ፋብሪካና የሞዝቦልዱ የእንጨት ሥራ ድርጅትና ሌሎች ዲያባኮ ጥጥ ፋብሪካ፣ የኢትዮጵያ ተሽከርካሪ አገልግሎት፣ ቫስኪንና ዳርግስታድ በሚስጥር ግንቦት 20 ቀን 1953 ዓ.ም ደጃዝማች ባልቻ ሜዳ ተሰብስበው የጋራ ድርጅት ለማቋቋም መስማማታቸው መጠቀስ ያለበት ነው። መጋቢት 3 ቀን 1954 ዓ.ም በቃጫ ፋብሪካ ሰራተኞች ሊቀመንበርነት የተካሄደው ስብሰባም አንድ ቋሚ የኢትዮጵያ ሰራተኞች ማህበር እንዲቋቋምና በኮንፌዴሬሽን መልክም ኢንዱስትሪዎችን፣ ፋብሪካዎችንና የህብረት እርሻዎችን ሁሉ እንዲያቅፍ ተወስኖ በመቀጠልም በሰኔ ወር 1954 ዓ.ም ሶስተኛው የተወካዮች ስብሰባ ሲደረግ የምድር ባቡር የድሬዳዋ ሲሚንቶ ፋብሪካዎች በዘረኛ ሆላንዶች ስር ይሰቃዩ የነበሩት የወንጂና ሸዋ ስኳር ፋብሪካ ሰራተኞችና ሌሎችም ሊሰባሰቡ ቻሉ። ሚያዝያ አንድ ቀን 1955 ዓ.ም የኢትዮጵያ ሰራተኞች አንድነት ማህበር ሊቋቋም ቻለ። በህዝባዊ ኑሮ እድገት ሚኒስቴር ስር ማህበራት መመዝገብ አለባቸው በሚል ስርዓቱ ማህበሩን ሊቆጣጠር ሲጥር አጋሩ አሜሪካም በራሷ የሰራተኞች ድርጅት አማካይነት ወጥመዷን ዘረጋች። በሰራተኛው ማህበር ላይ ከባድ ተጽዕኖ ተደርጎ የክብር ፕሬዚደንቱ አቶ አበራ ገሙ ራሱን ገደለ ተብሎ ቢለይም ማህበሩ ለብዙ ስራ ማቆም አድማዎች አደራጅና አዋላጅ ሆኖ ቀጥሏል። ከተቋቋመ በአራት ወሩ የጠራው አድማ በተደረገው አፈና የተነሳ ባይሳካም እይታችንን ወደ ሰራተኞች ማህበር ዞር ያደረግነው ቀደምም ትግል ማካሄዳቸውን ለመጥቀስና ቀጥሎም ከተማሪዎቹና ከአስተማሪዎቹ እንቅስቃሴ ጋርም በመቀናጀት ለየካቲት 66 ስፋፋጩ እይታችንን ወደ ሰራተኞች ማህበር ዞር ያደረግነው ቀደምም ትግል ማካሄዳቸውን ለመጥቀስና ቀጥሎም ከተማሪዎቹና ከአስተማሪዎቹ እንቅስቃሴ ጋርም በመቀናጀት ለየካቲት 66 ስፋትና ጉልበት የሰጡ መሆናቸውን ለማስታወስም ነው። እንዳልካቸው መኮንን ካቢኔ ከስልጣን እንዲወርድ ጠቅላላ የሥራ ማቆም አድማ ያደረገው አስተዋጽኦ እንደ ምሳሌ ሊጠቀስ ይችላል።
የኢትዮጵያ ተማሪዎች እንቅስቃሴም ሲጀምር የተማሪውን ሁሉ ድጋፍና ተሳትፎ ያገኘ አልነበረም። ጃንሆይ ምን አጠፉ የሚሉ ጥቂቶች ካለመሆናቸው በተጨማሪም የተማሪው የንቃት ደረጃም በጣም ደካማ ነበር ቢባል ስህተት አይሆንም። ከዩኒቨርሲቲው አስተማሪዎች የነበሩት ባዕዳንም በተለይም የሰላም ጓድ ተብለው የተሰማሩት አሜሪካውያንና ሚስዮናውያን ተማሪው በፖለቲካ እንዳይነቃና እንዳይደራጅ እንዲከፋፈልም ከፍተኛ ሚና ተጫውተዋል። ጥቂቶች ቢሆኑም ጊዜው የደረሰን ወይም የመጣለትን ጽንሰ ሐሳብና አቋም ይዘው ከተነሱ ብዙሃኑን ሊሰበስቡ ይችላሉ በተባለው መሰረት ጥቂት የነቁ የዩኒቨርሲቲ ተማሪዎች በሚስጥር ተሰባስበው ንቃታቸውን እያዳበሩ በተለያዩ መንገዶች የአብዛኛውን ተማሪ የአስተሳሰብ አድማስ ለማስፋትና ለማበልጸግ ቻሉ። የነ ኃይሉ ገሞራውና የነ ጸጋዬ ወይን ደብተራው ግጥሞች፣ በረከተ መርገም፣ ናስተማስ ስለኪ በተለያዩ ጉዳዮች ላይ በግልጽ የሚደረጉ ውይይቶች በተማሪው ማህበር ጋዜጦችና በተባራሪ ወረቀቶች በሚደረጉ ጽሑፎች ተማሪዎች ስለ ሀገራቸውና ስለ ዓለም አቀፍ ሁኔታው ያላቸውን ግንዛቤ አሳደጉ። በአመለካከትና በአስተሳሰብ ግልጽነትም አስፈላጊ የሆነ የመጣውንና መሰረታዊ የሆነውን ጥያቄ መሬት ለአራሹን እንዲሁም ሌሎች አገራዊ ጥያቄዎችን በማንሳት ተከታታይ ሰልፎችን አካሄዱ። ጥያቄው ስርዓቱን የሚያናጋ በመሆኑ አገዛዙ ለተማሪዎቹ የሰጠው ምላሽ የኃይል እርምጃ ሆነ። በሰልፋቸው ካገዛዙ ጋር ተጋጩ። በቅድሚያ ተነስቶ የነበረው የመሬት ጥያቄ የአፄውን አገዛዝ ምሰሶ የሚነቀንቅ በመሆኑ አገዛዙ በሰልፈኞቹ ላይ የኃይል እርምጃ ወሰደ። መሪዎች ናቸው ያላቸውን ዘጠኝ ተማሪዎች ሟቹ ኃይሉ ገብረ ዮሐንስ ገሞራውን ጨምሮ ከዩኒቨርሲቲው አባረረ። ቀንዲሉ እሳቱ ተለኩሷልና አልጠፋ ማለቱ የሚጠበቅም ነበርና በተከታታይ ዓመታት ተቃውሞውና ሰልፉ ቀጠለ። የኋላ መብራት ፈዘዝ ወደ ኋላ እይታ ጨንበስ የሚል አይደለምና በዚያን ጊዜ ድርጅቶች የነበራቸው ድክመት፣ ጥንካሬ፣ ትግልና መስዋዕትነት፣ ምርጫ ስልትና መፈክሮችንም በተመለከተ የሚሰጠው ፍርድ እና ትችት አስፈላጊ የሆነው ግምገማን ከጊዜው ተጨባጭ ሁኔታ ጋር ማቆራኘትን የሚቀበል አይመስልም። ስለዚህም ትችቱ የሐቅ ድሃና ገለባ ሆኖ ቆይቷል። ለጨለማ መብራት ለወገንም ኩራት ሁኖ ያለፈውን ትውልድ መዝለፉ አወቅን ባዮች ስራዬ ብለው ተያይዘውት ቆይተዋል። ለካፒታሊዝም ከመሰዋት ለሰርቶ አደሩ ሕዝብ ስልጣንና ዴሞክራሲ መሰዋት ይበልጥ የተከበረ መሆኑን የሚሰጡት ምሁራን ተብዬዎች የተማሪዎች እንቅስቃሴ ግራ ክንፍ ነበር ብለው በደፈናው ሊያወግዙ ይነሳሉ። ሐቁ ይነገር ከተባለ ደግሞ ለሰው በላና ለበዝባዥ ስርዓት ከመሞት ለሰርቶ አደሩ ሕዝብ ስልጣንና ለዴሞክራሲ መሰዋት ይበልጥ የተከበረ ነው። ተማሪዎችና ምሁራን ወደ ግራና ወደ ሶሻሊዝም ያዘነበሉበትም ምክንያት የነበረውን ጨቋኝ አገዛዝ በሁሉም መስክ ሊፋለሙ ሲነሱ የርዮት ትጥቅ ሊሆናቸው የሚችለው ይህ ብቻ ስለነበር ነው። የካፒታሊዝም አገዛዝ ቁንጮ የሆነችው አሜሪካ የአፄው አጋር ሆና የተሞከረውን መፈንቅል ያከሸፈች ከመሆኗም በላይ በዓለም አቀፍ ደረጃም ኢምፔሪያሊስት ተብላ ህዝባዊ ትግል ያነጣጠረባት የደቡብ አፍሪካን አፓርታይድ የምትደግፍና ዘረኛ አገር ነበረች። ለማንም አርአያ የማትሆን የግፍ አገር። ተማሪዎችና ምሁራን እይታቸውን ወደ ሌላ አቅጣጫ ማድረጋቸው አንድም በዚህ ምክንያት ሲሆን፣ በሌላ በኩል ስር ነቀል ለውጥ ፈላጊውና አሜሪካ ሆድና ጀርባ በመሆናቸው ነው። ለነገሩ ዛሬም ይህ ሐቅ ሆኖ ያለ ነው። ጊዜውን መመርመር ባልነው መሰረት ደግሞ የተማሪው እንቅስቃሴ ደምቆና አምሮ በተነሳበት ወቅት በዓለም አቀፍ ደረጃ ጸረ ኢምፔሪያሊስትና ጸረ ቀኝ ገዢዎች ትግል በአፍሪካ፣ እስያና ደቡብ አሜሪካ ተፋፍሞ ነበር። በአገራት ደረጃ ቪየትናም፣ ላኦስ፣ ካምቦዲያ፣ ሞዛምቢክ፣ አንጎላ፣ ጊኒ ቢሳው በታጋዮች ደረጃ ቼ ጉቬራ፣ ካብራል፣ ሞንዴል፣ ማሼል፣ ሆቺሚን፣ ማንዴላ፣ ሉሙምባ፣ ቤንቤላ ወዘተ የሚባልበት ጊዜ ከመሆኑ ሌላ የትግሎቹ አጋሮች ደግሞ የሶሻሊስቶቹ ጎራ ሶቪየት ህብረት፣ ቻይና፣ ኩባ ወዘተ ነበሩ። በ1966 ዓመተ ምህረት ኢህአፓ መሆን ከወጣቱ የሚጠበቅ ሆኖ እንደተገኘው ሁሉ ከዚያ ቀደም ባለው ጊዜ ግራ ክንፍ አለመሆን ኋላ ቀር ያሰኝ ነበር ብንል ትክክል ነው። የነበረ የወቅቱ እውነታ ነው። ስለዚህም ያ ትውልድ ግራ ክንፍ የሆነው ለኢትዮጵያ ችግሮች በዚህ መልክና መንገድ መፍትሄ አገኛለሁ በሚል ነው እንጂ የአገሩን ባህልና ወግ በደፈናው ሰርዞና ለባዕድ አድሮ አልነበረም። እውነቱ ሲነገር እንቅስቃሴውም ሆነ ኋላ የተቋቋመው ኢህአፓ ለማንም ባዕድ አንገዛም፣ አንጎነበስም በማለታቸው ጉዳት ደረሰባቸው እንጂ ከሃዲዎቹ እንደሆኑት እንደነ ወያኔ አልተጠቀሙም። ያን ትውልድ ወደ ግራና ወደ ስር ነቀል ለውጥ ፍለጋ የሚገፋፋው ራሱ ስርዓቱ ነው። ጉድ ይሰማል ጆሮ ሆኖ ዛሬ የአፄውን ዘመን ጭፍን ጭቆና ሊክዱ የሚሰሙ ያሉ ቢሆንም ያ አገዛዝ ለሚሊዮኖች እስር ቤት የመከራ የስቃይና የፍዳ የልዩነትና የበደል አገዛዝ እንደነበር የሚካድ አይደለም። ድክም ያለ ለውጥ እንኳ ለማድረግ አፄውም ተከታዮቻቸውም ዝግጁ አልነበሩም። ሕዝብን ንቀውና ቀጥቅጠው መግዛት የለመዱ ነበሩና እኩልነትን ነፍገው ዴሞክራሲያዊ መብቶችን ሁሉ አፍነው ስዩመ መለኮት ነን በሚል ዘለዓለማዊነትን ከጅለው ነበርና ለተማሪው ምላሻቸው አፈናና ግድያ በመሆኑ ሁኔታው እየተባባሰ መሄዱ የማይቀር ሆነ። በልዩ ልዩ ቦታዎች አመጾች መቀጠላቸው፣ ሰርቶ አደሩ ማመጹ፣ አስተማሪዎችና የቢሮ ሰራተኞች መነሳታቸው፣ የነ ደጃዝማች ታከለ መገደልና መፈንቅሎች መሞከራቸው የተማሪውም ትግል ማየሉና አልቋረጥ ማለቱ ውሎ አድሮ ለየካቲት 66 መከሰት በሩን ከፈተ፣ ድልዳል ሆነ። የካቲት የግብታዊነት ውጤት ነው። የህዝብ አመፅ ድርጅትና ትግልን አይጠይቅም የሚሉት ይህን ሀቅ መረዳት የተሳናቸው መሆኑም በግልጽ ይታያል። ችግሮቹንም የነበሩት ስርዓቶች ፈጠሯቸው እንጂ ተማሪዎች የሌለውን ችግር አለ ብለው ለተቃውሞ አልተሰለፉም። ይህን መሰረታዊ ሀቅ የዘነጉ ክፍሎች ችግር ፈጣሪውን ስርዓት ትተው ተማሪዎች በጠበጡ፣ አገር አስገነጠሉ ወዘተ ሲሉም ይደመጣሉ። በተጨባጭ ታህሳስ 20 የተማሪ ሰማዕት መዘከሪያ ቀን የተባለውም በዚህ ቀን በርካታ ተማሪዎች በመገደላቸው ነው። የተማሪው እንቅስቃሴን የሚከሱ ክፍሎች መረዳት ወይም መቀበል የተሳናቸው ከአንድ አፈና ደረጃ ወደ ከፍተኛ ጥቃት የተሸጋገረው ስርዓቱ መሆኑን ነው። የተማሪው እንቅስቃሴ መፈክሮች ሲመረመሩና በተለይም ከዛሬው የተሰበጣጠረ መፈክር ጋር ሲነጻጸሩ በዚያን ጊዜ ተማሪዎች ሲያነሷቸው የነበሩ መፈክሮች ለአገሪቷ ችግሮች መፍትሄን ጠቋሚ ነበሩ። ከመፈክሮቹ ውስጥ አንደኛው መሬት ላራሹ የሚለው ነው። የዚህ መፈክር ጥፋቱና ጎጂነቱ በተለይም ለጭሰኛውና ገባሩ ምንድን ነው የሚል ጥያቄ ሊነሳ ይችላል። የኢትዮጵያ ሕዝብ ዴሞክራሲያዊ መብት ይከበር የሚለው እስከ ዛሬ ያልተመለሰ የሕዝብ ጥያቄ ነው። መብት ለሰርቶ አደሩ ሕዝብ፣ ድህነት ወንጀል አይደለም፣ የሀገራችን ሉዓላዊነት ይከበርና መሰል መፈክሮች ያኔ የቀረቡና ያታገሉም ናቸው። ህዝባዊ መንግስት ይቋቋም ደግሞ ዛሬም ሊስተጋባ የሚገባውና የህዝብን መሰረታዊ ፍላጎትም የሚያንጸባርቅ ነው። የሃይማኖቶች ልዩነቶች ተወግደው ነጻነታቸው ይጠበቅ፣ የሴቶች መብት ይከበር የሚሉ ጥያቄዎች ዛሬም መሰረታዊ ናቸው። ተማሪዎችና ተራማጁ የኤርትራም ጥያቄ በሰላማዊና ዴሞክራሲያዊ መንገድ ይፈታ በማለት ሲያሰሙ የነበሩት ጩኸት አድማጭ አግኝቶ ቢሆን ኖሮ አሁን የተከሰተው ችግር ባጭር በተቀጨም ነበር። የኢትዮጵያ ትግል ላይ አሉታዊ ተጽዕኖ ማድረጉ ባከተመ ነበር። በወቅቱ የተደረጉት ሰልፎች በአገሪቱ ውስጥ ተከስተው የነበሩትን ህዝባዊ መፈክሮች ይዘው መሆኑን ማንም ሊክድ አይችልም። ጥላውን ግዛው ተገደለ። በቀጣዩ ሰልፍና ተቃውሞም በደብረ ብርሃን እነ ሽፈራው ከበደና ሌሎችም ተረሸኑ። መኮንን ሀጎስና ሌሎችም በሐረር እንዲሁ። በጥላውን ቀብር ላይ እነ ጀማል ስብሃት አበበና ብዙዎች በግፍና በገፍ ተገደሉ። ታህሳስ 20 የሰማዕት ቀን የተባለውም በዚህ ነው። ያ እንቅስቃሴና ትውልድ ለሀገራችን ችግር ያቀረበውን መፍትሄ የሚመጣጠን እስካሁን ካለመቅረቡ ሌላ አሁንም ሰማህ አልሰማሁም፣ አየህ አላየሁም ባዮች ያን የከሰረውን ስርዓት ሂደት መፍትሄ ብለው ያን ትውልድ እያወገዙ ማላዘኑን መርጠው ይገኛሉ። የቀድሞ ሰማዕትን ስንዘክርና የየካቲትንም ክስተት መሰረቱን ለመግለጽ ስንጥር በተለይ ዛሬ የህዝብ ትግል ከሚያሳየው ድክመትና ስህተት አንጻር ከተመክሮ መማር ይቻል ነበር፣ አሁንም ይገባል ለማለት ነው። ማለትም የተማሪው እንቅስቃሴ ግቡን የሚያውቅ ነበር፣ ዴሞክራሲና እኩልነት ለኢትዮጵያ። የተማሪው እንቅስቃሴ ብቁ አመራር የሚሰጡት የነቁ አባላት መሪዎች ነበሩት። ያነሳቸው መፈክሮች በሞላ የህዝብና በህዝብ የተደገፉ ነበሩ። በጎጥ ወይም በብሔረሰብ በሃይማኖት የተከፋፈለ አልነበረም። ምንም እንኳ የተወሰኑ የኤርትራን ግንጠላ ይደግፉ የነበሩ በኤርትራ የተወለዱ ተማሪዎች የተማሪው ትግል አይመለከተንም ብለው ራሳቸውን ከእንቅስቃሴው ቢያገሉም፣ ብዙዎች ግን በእንቅስቃሴው ተካፍለው በዚያም ጊዜ ሆነ በየካቲት መስዋዕትነትን ከፍለዋል። የተማሪው እንቅስቃሴ በስልት ከሌሎች የህብረተሰቡ ክፍሎች ጋር ሊቀናጅና ትግሉን አገር አቀፍ ሊያደርገው መቻሉ ውጤቱ በየካቲት 66 ሊታይ ችሏል። ዛሬ ያለውን ተጨባጭ ሁኔታ በጥሞና ስናየው ያኔ የነበረውን ሁኔታ እንደሌለ መቀበል እንገደዳለን። ወያኔ ለስልጣን የበቃው በወደቀው ጸረ ህዝብና ቀይ ሽብርተኛ አገዛዝ የተነሳ መሆኑን ማንም የሚክደው ወይም የሚዘነጋው አይደለም። እብሪተኛውና ፈርጣጩ ኮሎኔልና የወንጀሉ ተባባሪዎች የሆኑት ጓደኞቹ አገር ወዳድ ትውልድን ጨፍጭፈው ለገንጣ ኃይሎች ድል መሰረት መጣላቸው ይታወቃል። ጸረ ኢትዮጵያ ኃይሎችም ሊረባረቡ የሚችሉበት ሁኔታ ተፈጥሮ የደርግ ከፍተኛ ባለስልጣን ከነበሩት የባዕዳን ሰላዮችና ሰራተኞች የነበሩባቸው መሆኑም ተጋልጧል። የቀጠለውን ሁኔታ ህዝብ ያውቀዋልና ሐሰታን ባይጠይቅም አገራችንን ለቅርጫ ወያኔ ሲያቀርብ ተባባሪዎች ከየጎራቸው ብቅ ብለው አጫፋሪ ሆነውለታል። ተማሪዎች ለአንዴም ለመጨረሻም ሊባል በሚችል ሁኔታ ወያኔን ተቃውሞ ቢሰለፉና ቢሰውም በጋራ እንዳይሰለፉና እንዳይቃወሙ ወያኔና ጠንባቦች የተንኮል ሴራቸውን ጠንሰው ተግባራዊ አደረጉ። ህዝቡንም ወጣቱንም በጎጥ፣ በክልል፣ በብሔር፣ በቋንቋ ከፋፈሉ። ይህ ሁኔታ በስፋት ሰፍኖ የህዝብ አመፅንና ትግል አደናቅፎ እስካሁን ቆይቷል። የታህሳስ መንፈስና የሰማዕቱ ቅርስ ተኗል ለማለት ባንችልም ችግሩ ግን ግልጽ ነው ለሁላችንም። ለጋራ ሀገር ለኢትዮጵያ መታገል ቀርቶ ለክልልና ለጠባብ ግብ መቆሙና ይባስ ብሎ ኢትዮጵያዊነትን መካዱም ያለ ሆኗል። የተሰዉ ተማሪዎችና ወጣቶች ጀግኖች ተራማጆች አጥንታቸው ይገላበጥብናል። ተማሪዎችና ወጣቶች የለውጥ አንቀሳቃሽ መሆን ሲገባቸው ተከፋፍለው መቆማቸው ምስጢርም አይደለም። የሚነሱት መፈክሮች አገራዊ ሳይሆኑ ጠባብና ውሱን ናቸው። ድርጅቶቹ የኢትዮጵያን ነጻነትና የሕዝቧን ዴሞክራሲ የሚሹ ሳይሆኑ ግን ጠላን የሚያቀነቅኑ ስለሆኑ ሕዝባዊ ትግልንም ሊመሩ የሚችሉ አይደሉም፣ አያምኑበትምና ትግል ተብሎ የምናየው አንድ ግብ ያለው ባለመሆኑ በመከፋፈሉም ገዢውን ክፍል በጋራ ሊያጠቃ አልቻለም። ገዢው ክፍል ላይም አንድ ወጥና ላገዛዙ ተጻራሪ የሆነ አቋም አልከሰት ብሎ ከርሟል። ግማሹ በሰላም እንደራደር ሲል፣ ሌላው አብዮት ቃሉን እንኳ መጠቀም ስህተት ነው ብሎ ራሱን ለትዝብት ሲዳርግ፣ ቀሪው የግን ጠላ አንቀጽን ይዟል በሚል የወያኔን ሕገ መንግሥታችን ነውና ይከበርልን በማለት ጥያቄ ሲያቀርብ፣ በዚህ ውጥንቅጥና ውዥንብር የተነሳ ወያኔ ከውድቀት እየዳነ መቀጠሉን ሁሉም በምጸት እየተገነዘበው ነው ማለት የሚቻል አልሆነም። ያን ትውልድና ያን አገራዊ ቁርጥ አቋም የምንናፍቅበት ጊዜ መምጣቱ በራሱ ምንኛ አሳሳቢ ደረጃ ላይ እንዳለን የሚጠቁም ነው። ካለፈው መማር ሲቻል ያለፈውን የሕዝብ ደምና መራራ ተመክሮ ማቅቸልቸል ለሕዝብና ለአገር ጠላቶች ሰለባ መሆን መጨረሻው ጎጂ ለመሆኑ አስተማሪ አያሻውም። መደራጀት ወሳኝ ነው። ትግሉ ለኢትዮጵያ መቆምና የጋራም መሆን አለበት። ክፍፍል ማክተሙ አስፈላጊ ይሆናል። በሕዝብ ላይ ሳይሆን በባዕድ ላይ መተማመኑ ማብቃት ይገባዋል። እንዲሁም ወያኔ በወደደው ቦይ መፍሰሱ ኢትዮጵያን የሚጎዳ መሆኑን መቀበል የተገባ ሲሆን ለትምክህተኞችም ሆነ ለጠባቦች መድረኩን መልቀቅ ደግሞ ሊታሰብ አይገባውም። ከራሳችን ተመክሮ ከተነሳን፣ ለራሳችን የጋራ ታሪክ ክብር ከሰጠን ወደሚፈለገው ጎህ ለመድረስ እንችላለን። የታህሳስ ሰማዕትም በከንቱ አልሞቱም ማለት የምንችልበት ሁኔታ ይከሰታል ማለት ነው። ያኔ ትግሉ ለኢትዮጵያ ነበር፣ የጋራ ነበር። በስርዓቱ ላይ ሕዝብ በጋራ የተነሳበት ነበር። ዛሬ አፍን ሞልቶ ይህን ማለት አይቻልም። ያኔ የነበሩት ድርጅቶች በዴሞክራሲና በእኩልነት በአገርም አንድነት ጉዳይ ላይ ልዩነቶች አልነበሯቸውም። እነ ወያኔ የጋራውን ሰልፍ ሊበታትኑ ሲነሱም አድማጭ አልነበራቸውም። ትግሎች ቀስ በቀስ የተቀነባበሩ ነበሩ እንጂ በየፊናቸው አልነጎዱም። ከሁሉም በላይ ተማሪዎችና ወጣቶች በአንድነት ተደራጅተው ቆዩ እንጂ በየብሔራችን ብለው አልተለያዩም። ምሁራንም በአጠቃላይ አገራዊ ተልእኮ እንጂ ሕዝብን በጎጥና በሃይማኖት የሚከፋፍሉ አልነበሩም። የጊዜ ጎማ ግን ያን ድንቅ ቅርስ ረጋግጦ ቀይ ሽብርተኞችና ጠባብ ነፍሰ ገዳዮች ሰው የሚባሉበትን ጊዜ ስላመጣብን ከገባንበት ረግረግ ለመውጣት ወደ ኋላ መለስ ብለን አገርን የዴሞክራሲና የመብት ባለቤት ለማድረግ የተደረገውን የጋራ ተጋድሎ ማስታወሱ የግድ ይሆናል። እያንዳንዱ ትውልድ የራሱን ግዳጅ መቀበልና መስቀሉንም መሸከም እንዳለበት ሲታወቅ፣ ባለፈው ታጋይ ትውልድ ላይ ባሉታዊ መረባረብ የራስን ግዳጅ ያለመቀበልን ጥፋት የሚሸፍን አይሆንም። ካለፈው ተመክሮ ጠቃሚውን ሁሉ ቅርስ አድርጎ አሁንና ዛሬ በሚጠይቀው መንገድ መታገሉ ነው ዋናው። ስለ ትግል ወሬው ደርቶ ትግል ደብዛው ከጠፋ ያው ለተቀማጭ ሰማይ ቀርቦን ያመጣል እንጂ የሚፈይደው ነገር አይኖርም። በኢትዮጵያ ተማሪዎች እንቅስቃሴ ላይና አከታትሎም በኢህአፓና በዚያ ጀግና ትውልድ ላይ ዛሬ የሚደመጠው መረን የለቀቀ አሉታዊ ትችት የህዝብ ትግል ጠላት በሆነው ወያኔና መሰሎቹ የሚራገም የአሁኑ ወጣት ትውልድ ካለፈው እንዳይማር ለማድረግ መሆኑን የምንስተው አይደለም። በመሆኑም ነው ቅርሳችንን በተደጋጋሚ ለማሳወቅና የአሁኑ ባለፈው የህብረትና የኢትዮጵያዊነት ጎዳና እንዲጓዝ ለመስራት እየሞከርን ያለ ነው። ጊዜ ተለውጧልና በጨቋኞች ላይ ብረት ማንሳቱ ጊዜው አልፎበታል የሚሉም እንዳሉ የምናውቀው ነው። በዚያው ልክ ግን ለውጥ በአመፅና በብረት ትግልም እንደሚመጣ በዓለም ደረጃ እያየ ነው ከመሆኑ ሌላ ህዝብም ደምቶና ታግሎ ድሉን በታጠቁ እንዳይቀማ ድርጅትና ኃይል ያስፈልገዋል። ሁሉን ኃይሎች ያቀፈ የሽግግር ሂደት ይኖር በሚል የቀረበውን አብዮት አድን አማራጭ ያኔም ስልጣን ቀሚዎቹና ዛሬም ርዝራዦቻቸው ባሉታዊ ቢተቹትም ይህን ህዝባዊ አማራጭን እውን ለማድረግ መንገዱ ምለላ ወይም ባዕዳንን ልመና እንዳልሆነ ግልጽ ሊሆንልን ይገባል። የድርጅቶቹንም ይዘትና ተመክሮ በሚገባ መመርመሩ የሚታለፍ ወይም ቸል የሚባል ግዳጅ አይደለም። ነጋ ጠባ የፖለቲካ ቁማርተኞች ሰለባ እያደረጉን ወደ ክስረትና ቀቢጸ ተስፋ እንዳይከቱን ማለት ነው። ደግሞ ደጋግሞ የሚታለል ሰው የሚታዘንለት ሊሆን አይችልም ተብሏልና እየተስተዋለ እንላለን። ጥላሁን ተባለ ጀማል፣ ደመቀ ተባለ አበበ፣ ጀሚላ ተባለች አስቴር፣ አበራ ገሙ ተባለ ገብረ እግዚአብሔር ወዘተ ከአንድ ብሔር የተወለዱ ሳይሆኑ ለኢትዮጵያ ብለው የታገሉና የሞት ጽዋንም የጠጡ ጀግኖች ናቸው። አርአያዎች ከደርግ ሽብርተኞችና ከወያኔ ዘረኞች የተለዩ የተቃረኑ ተባብረው የታገሉ ፍርሃትን አሸንፈው ሞትን የተጋፈጡ ያፍ ሳይሆን የተግባር ታጋዮች ኢትዮጵያንም መውደዳቸውን ውድ ሕይወታቸውን ሰጥተው ያስመሰከሩ የታሳትን ሰማዕት የተማሪውንና የሰራተኛውን የአርሶ አደሩንና የወታደሩን የአስተማሪውንና የሴቱን ወዘተ ትግል ስንዘክር ያ ኢትዮጵያዊነት፣ ያ ቆራጥነት፣ ያ ህብረት ሕያውነቱ ይታደስ ዘንድ በመፈለግ ነው። ለሕዝብና ለሀገር የተሰዉ ሁሉ በትግላችን ሕያው ይሁኑ። ኢትዮጵያዊነት ያሸንፋል።
ቀድሞ ለፋሽስቶች ዛሬም ለቆጠኞች የነጻን ኳራ ድምጠን ከዚያን በዘርን አስመርቅ ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ለመድብ ለፓርቲ ቀድሞ የታገለ መቃይ ተፋላሚ ቀድሞ ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በክብር የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የህዝብ ተስፋ ነህ ግንባርክን አሳየ ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናሸንፋለን። ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ